ሄሎ ጤና ይስጥልን አብ ይስጥልን
ፊደሏ ላይ ለመመዝገብ ፈልገን ነበር
እሺ ይቻላል ስሙትም አልበል እ ስሙትም አልበል ደሊና ታደሰ
ደሊና ታደሰ
እሺ ስልክ ቁጥር ንገሩኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ አራት ሃምሳ አራት ዘጠና ሶስት እሺ አርባ አራት
አርባ አራት እሺ የት አካባቢ ነው አድራሻችሁ
ኮዬ
እሺ እ ፕሮግራም ሲኖር እናሳውቅዎታለን እ
እንደውልልዎታለን
እሺ ሌላ አብሮ የሚመጣ ሰው ያስፈልጋል
እ መመዝገብ ይችላሉ ደውለው
እሺ እዝ- በዚህ ስልክ ማስመዝገብ አይቻልም
ይቻላል ስንት ናችሁ ለስንት ወይ አንድ ሰው ተመዝግቦ ለሁለት ለሁለት ለሶስት ሰው ማለት ይቻላል
እሺ አንድ ሰው ተመድቦ ለሶስት ሰው
እ ማለት ከ- ከአንቺ ጋር የሚመጣ ሌላ ሰው ካለ ማስመዝገብ ትችያለሽ ማለት ነው እም፣ ሁለት ሰው ይመጣሉ
ከአንቺ ጋር ሶስት ሰው ማለት ነው አዎ ለመወዳደር የሚመጡትን ነው የምነግርሽ
አዎ የሚፈልጉት ወይ ደግሞ ራሳቸው ደውለው ይመዝገቡ እሺ
እሺ አመሰግናለሁ መልካም ቀን እሺ